hello ሰላም ጤና ይስጥልን ችግር ጤና ይስጥልን።
አብሮ ይስጥልን ሰላም
order አድርጌ ነበረ ቀይ ሽንኩርት text ገብቶልኝ ነበር፣ ግን አልመጣም። ዛሬ አልወጣም ነበር አይመጣም።
okay እስኪ ስልክ ቁጥር ይነግሩኛል?
ዘጠኝ አስራ ዘጠኝ እሺ
ስልሳ አራት ስልሳ አራት ሰላሳ ስምንት አስር
ዮሐንስ በሚለው አዎ ወጥቶሎታል። ይመጣል
ይመጣል። ዛሬ ይገባል።
አዎ ይገባል።
ኦኬ፣ ስለወጣሁን እስካሁን ስላልደወሉልኝ ነው። በቃ ጠዋት ነበር የገባልኝ፣ ለዛ ብዬ ነው።
አዎ ይጠብቁ፣ ይመጣል። picked up ይላል ተጭኖሎታል።
ኦኬ፣ እሺ፣ ካልመጣሉት መልሶ ይደውሉን።
okay፣ እሺ፣ እሺ፣ አመሰግናለሁ።